ይስጥልኝ ሄለን ነኝ ከ BGI ኢትዮጵያ ነበር ደውለው።
እሺ
ሰላም ዋላችሁ።
እግዚአብሔር ይመስገን።
የአይል ግሮሰሪ የሚባል ትናንትና ደውዬ ነበረ።
አዎ መቀየሪያ ጠይቄያለሁኝ። መቀየሪያ የሚሰጠው የቢራ የቁም ፍሪጅ ጠይቄለታለሁኝ።
እም፣ እሺ ብለውኛል። አለቆች ብቻ ነው የምጠብቀው። ዛሬ ያደርሳለሁ ብዬ ነበር ትናንትና። በእርግጥ አስጨነቁ። እንደመኛችንም ያው ያለው ካለው ችግር ነው። በእርግጥ አራት ወር አምስት ወር ይሆናቸዋል ከተወሰደ አዎ፣ እዚህ ደግሞ አላውቅም ወይ ልዝጋ ወይ እያሉ ነው።
ስላልወሰኑልን ነው። በቃ እሺ፣ በቃ በኋላ እሺ፣ በቃ የሚሰጣቸው ላ- ዛሬ ጠይቄያለሁ። በእርግጥ ትናንትና እሺ ያው ከይቅርታ ጋር እነሱም ስላስጨነቁ ነው በተመሳሳይ ልክ ነሽ፣ አይ እየደወሉ ልክ ነሽ።
አዎ አዎ።
እኛ ደግሞ መልስ መስጠት አለብን። በተደጋጋሚ ነው የሚደውሉት፣ አላቆሙ።
እሺ ስለዚህ በቃ እሺ መልስ ስጧቸው። እናመሰግናለን።
አመሰግናለሁ።